Hello ጤና ይስጥልን ቤተሰቤ
Hello ቤተሰቤ ሰላም ናችሁ?
ሰላም እንዴት ናችሁ?
ሰላም ይገርግናል። ቴሌግራም ላይ ልክልንላችሁ ነበር ትኬት እድል አግኝተን እሺ አሁን ገና እየገባን ስለሆነ ነው check እናደርገዋለን። እሺ ትንሽ ጠብቀን።
አዎ game ውስጥ ሶስት ሶስት አጭር ቤት ማ ሶስት ጊዜ አግኝተን ማለት ነው ቦንስ እሺ
ቴሌግራም ላይ ልክ- ልከንላችኋል እሺ እሺ check እናደርገዋለን። እሺ ትንሽ እና ጠብቀን።
እን- እን- እናንተ ነው የምትመልሱልና አዎ አዎ መልሱን አዎ እያነጋችሁ እሺ፣ እናመሰግናለን።
እሺ መልካም ቀን